መስራት ነው የምታዘዝህ?
ሳለ
ምን ናዚ እንዴት ነሽ?
ደህና ኤርሚ ነኝ። አንቺ ማትረቢ
ጥብስ አማራ ኤርሚ
እንዴ በስተዲዮም ካፌን የከፈትኩ መሰለኝ። ታዘዝ እስኪ ተቀመጥ ተቀመጥ እንዳታስብ።
ኧረ ጉዴ በላ ዮናስ ለጠመድ ዮናታም
እንዴት አመሸህ?
እንዴት አመሸ?
አለን ክብሩ ይስፋ። የሆነ ኦርደር ፒኔ ቼክ ታደርግልኛለሽ እንዴ?
እሺ እሺ ሰባ አራት አስራ ዘጠኝ
ሰባ አራት አስራ ዘጠኝ አስራ ዘጠኝ ያንተ ነው የሚለክተዋል?
አዎ
ስ- ስንት መጣልህ?
ስድስት ነጥብ አራት መጣልኝ። አምስት ነጥብ ስድስት ነው ምናምን ይዛለ
እሺ አምስት እሺ ነጥብ ኤርሚ ስድስት check ነው ምናምን ይመጣልኝ። check አድርጊ እስኪ።
እሺ እሺ እሺ ኤርሚ እሺ